ሰላም አምቡላንስ ፈልገን ነበር።
እሺ ከየት ነው ከእንትን ከየካቲት ጌዙንድ ሆስፒታል ጌዙንድ ለምን ነበር የምትሄዱት?
ምናችን refer ነው
አዎ በአይ በግል ነው ሊሄዱ ነው።
እኮ አነጋገራችሁ እዛ?
ጌዙንድ አላነጋገርንም። ደውለን እናነጋግራቸው።
ኦ ስልክ አላችሁ?
የካቲት የጌዙንድ ስልክ አላችሁ?
እ፣ ጎግል ላይ አለ መሰለኝ። አዎ ልስጥሽ
እሺ ደውለን እናነጋግራለን።
ልስጥሽ ቁጥራቸውን